Hello.
Hello, Tanha Valley, a small taxi.
Uh, Salam alaikum wa rahmatullahi wa barakatuh.
Huh?
Hello.
Hello?
Hello.
Hello, Tanha Valley.
Oh. Hello.
Hello, ጤና ይስጥልኝ። አስማው የታክሲ ነው።
አብ ቤት ሰላም ነው?
ሰላም ነው።
አለን አለን። አሁን ይሰማል?
አዎ ይሰማል፣ ይሰማል።
በዚህ ስልክ የሆነ ሰው ደውሎልን ነበር ከዚህ በፊት
አይ አክስሞ ኢዝ ራይት ነው።
እ?
አክስሞ ኢዝ ራይት ነው።
አ ነው አዎ
እሺ። አይ- አየ በቃ እኛ የሆነ ገብቶን ነው ታውቂያለሽ። የሆነ ልጅ ነበር የደወለልን ወንድማችን ነው ከዚህ በፊት ከቆይታ በፊት ጠፍቶብን፣ አሁን ከጠፋ አንድ ሁለት ዓመት ሆኖታል። እሱ ነው እያፈላለግን ያለ ነው። ለዛ ነው
ተሳስታል ወንድሜ፣
እ?
ተሳስታል ወንድሜ።
ይሄ በአሁን ቅድም በደወልነው ስልክ
በዚህ ስልክ
ከዚህ በፊት እሱ ይደውል ነበረ። በዛ በአ- አሁን አንቺ በደወልሽ ሳይሆን የሆነ ሰባ ሰ- ሰባ ሰባት በይ
ሰባ ሰባት ሰማንያ ሰባት ሰማንያ ሰባት አስራ ዘጠኝ ሰማንያ አምስት ይሄ ነው። ይሄ የሌላ ሀገር ኮድ ነው። ኮዱ ሌላ ሀገር digit ነው የሚገባበት። በዚህ ነበረ እሱ ሲደውልልኝ ነበረ።
Okay። ይሄ ራይድ ነው፣ ራ- ራይድ ነው የምንሰጠው።
እ?
ሰማንያ ሰባት ነው ራይድ። አክስሞ ታክሲ ነው የት ነው የስልክ ታውቋለሽ?
እ?
የት ነው የስልክ